order ምን አድርግልኝ? ስልሳ ስምንት ሰባ ሁለት ስልሳ ስምንት ሰባ ሁለት አርባ አምስት ነበርና ሰላሳ አምስት ሆነ። ምን ሆነ?
ሰባ ሁለት ስልሳ ስምንት ሰባ ሁለት ካርላለሁ እሺ አርባ አምስት ነው የነበረ ወደ ቦታው መልሼ እንጂ ሌላ አንዳንዴ system ኡ ነው ዝም ብሎ እንደዚህ አንድ የሚቀንስብን።
አዎ እኮ ስለዛ አንቺ አታውቂ። እሺ እሺ ሰላም ነው።
አዎ ሰላም ነኝ።
እሺ እሺ ሰላም ነው።